ሄሎ ሄሎ፣ ሰላም ምህረት እንዴት ነሽ?
ወይ ሰላም ነው ሰላም ነው?
አለን። ይኸውልሽ የላኩልሽ tech link አለ አይደለ?
አዎ በቃ እሷን link copy አድርገሽ ሁሌ እንትን ስትይ ከዛ ኮፒዋን ብቻ ነው Chrome ላይ paste የምትይው።
እሺ፣ ከዛ በኋላ enter ማለት ነው። እያየሽኝ ከሆነ በ link ኡ ገባው፣ ከዛ በላኩልሽ link ገባው፣ ከዛ ደግሞ enter አልኩት ራሱ ያመጣል። enter ማለት ነው። save ሆኗል እንትንሽ ላይ ማለት ነው። password manager ላይ save ሆኗል።
እሺ። አይ እኔ ደግሞ እንደ cashier አንድ የለም እንደዛ እንዲሆን ብዬ ነበረ።
cashier አንድ እንዴት ነው የምትጠቀሚው? ቆይ አሁን ማን ነው የሚነካካው? አንቺ ነሽ የምትነካኪው?
አዎ ይኸውልሽ ቴሌግራምሽ ላይ ያለውን ይኸውልሽ አዎ፣ link ኡን copy በይው፣ ልንገርሽ ኮፒ በይው።
እሺ እሺ።
ከዛ Chrome ላይ ግቢ፣ Chrome ላይ ግቢ።
እሺ። አይ ለጠዋት ላይ ልጆቹ ሲገቡ ግር አዎ እንዳይላቸው ብዬ ነው ገባኝ። አዎ ለዛ ነው።
ለእነሱ ማሳያቸው። አዎ አይ በጣም easy ነገር ነው። ክ- ክ- Chrome ላይ ግቢ።
እሺ። እንደዛ አይሆንም ማለት ነው። በቃ እሺ፣ ችግር የለውም። አንዴ ከገባን እኮ ፔስት ካየነው።
በይው፣ paste በይው።
እ
እያየሁሽ ነው አላልሽም? እስኪ
እራሱ እኔን ልንካው no እኔ ላኩልሽ link ምንድን ነው? ቆይ በቃ እኔ እንትኑ ላይ save ላድርግልሽ። ታዩ ቆይ Chrome ላይ ታዩ ቆይ
ወይ ንጉስ
እዚህ ጋር ነው።
ወይ
ቆይ
እሺ